ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ደህና ጽጌረዳ ከችፕችፕ ነበር የምንደውለው።
አይ ችፕችፕ እንደው ችፕችፑ ቀርቶብኝ። እሺ ሽንኩርቱ ያልመጣ ይቅርታ በጣም አዎ፣ ሽንኩርቱ ሳንመጣም ስድስት ኬጂ ነበር ያዘዙ።
አዎ ነገ መረከብ ይችላሉ። ነገ እንለው።
እኔ እኔ ይምጡልኝ እንጂ ግዴታዬ እኮ ነው እሺ የከፈልኩበት አይደል። በጣም ገባኝ።
ተንገላታ።
ይቅርታ በጣም location ኡ የት ነው።
ለ- location ኤ እሱ ጋር የተምታታ ነው፣ ግን መካኒሳ ቆሬ ነው። ዛሬ ይዘው መጥተው እም፣ ካሮቱን እና እንትኑን ነው ያመጡት። ካሮቱንና ቲማቲም ነው ያመጡት።
መካኒሳ ነው ነገ የሚመጣሉ።
መካኒሳ ቆሬ። አዎ ቤቴ እዛ ነው።
እሺ ይመጣሉታል። መልካም ምሽት።
አሜን። አመሰግናለሁ።